ጤና ይስጥልኝ ሄሎቪታ ሊዲያ ነኝ ባኮት የቴክዞ
አብሮ ይስጥልን። እስቲ የምትገኙበትን እንትን በል
ምን አለኝ የምትገኙበትን
እና በስልክ ብቻ ነው የምናስተናግደው ደንበኛችን።
በስልክ ብቻ?
አዎ በስልክ ብቻ ነው የምናስተናግደው።
አይ የምትገኙበት ወ- ፌስቡክ ላይ ነው ወይንስ ዋትስአፕ? እዛ እ- ላይ ብላኝ ነበር በቀደም።
አልገባኝም። ጥያቄዎትን ግልጽ ያደርጉልን።
አይ በቴ- በቴሌግራም ላይ እንገኛለን በዚህ ላይ ምናምን ብላኝ ነበረ። ያንን ነገር በደንብ ሳልጽፈው እንትን አልኩኝ።